ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ሲስተር፣ ምን ልርዳዎት? ደንበኛችን በእናትህ እስከ ትላንት ማታ ደግሞ ሰማንያ ብር እኔ አካውንት አልገባም። ምን ነው ያ ቱክስ ቢት ዲፖዚት ያደርግ ነው
እሺ፣ ደንበኛችን አመልክተው ነበር ደውለው እኛ ጋር ደውሌ ግን ደግሞ ማቾቹ ስክሪንሾት አደረገኝ። ከዛ ደግሞ ቴሌግራም ላከ። እስካሁን አልመጣም። ምን ነው እሺ፣ መስመር ላይ ጠብቁኝ፣ check ላድርግሎት። በዚህ ስልክ ቁጥር ነበር ያስመዘገቡት?
አዋ
እሺ፣ ሌሎት መስመር ላይ ጠብቁኝ።
ሁሌ ልጠብቅ ነው ወይ እናንተ?
እሺ፣ ደንበኛችን ሌሎት እና አሳውቆታለሁ።
ወይም እስካሁን የለማ። በእናትህ በእናትህ ፈልጌ ነው እኮ ይሄ ሰማንያ ብር ደግሞ የአየር እሺ፣
ልካው?
ደንበኛችን እያየሁሎት ነው።
ወይም ወይም ኢ ብር መልሳ ወይም ቴሌ ብር መልሳ ወይም ደግሞ የኔ ቱ ኤክስ ብር አካውንት መልሳ በእናትህ
እሺ፣ ደንበኛችን ቼክ እያደረግኩሎት ነው። መስመር ላይ ጠብቁኝ።
እሺ ቼክ አድርግ።
ስክሪንሻቱን ልከውልናል አይደል? በቴሌግራም
እ?
በቴሌግራም ልከውልናል ስክሪንሻቱን አይደል?
ለክ- ለካ ስክሪንሾት አላከ
እሺ ደመያችን እሺ እንዲታይሎት አመለክትሎታለሁ ደግሜ።
እሺ እስካሁን አታይም?
እሺ አዎ እያየንሎት ነው እናሳውቆታለን። ደውለን መልሰን
ኧረ በእናትህ ፈልግ ማለት ሲስተካከል እናሳውቆታለን። ደመያችን እስከ ትላንት ማታ ላስታክል ነው
እሺ ዛሬ እናይሎትና በድጋሜ ሲስተካከል መልሰን እናሳውቆታለን። ደመያችን
እሺ እሺ እሺ
ሌላ ምረ